hello ጤና ይስጥልኝ።
hello አቤት
አሁን TikTok ላይ አይቼ ነበር የእሸቱን እንትንና እሺ ስራ ለመመዝገብ ዘጠና አንድ አስራ አምስት ላይ ደውሉ ይላል።
እሺ ማሳወቂያውን ሙሉ ቪዲዮውን በ YouTube ላይ ገብተሽ እዩና ከቪዲዮ ስር ባለው link መመዝገብ ይቻላል።
okay እሺ እሺ አይ link ኡ አይሰራም እያሉ ስለነበር ነው። እሺ TikTok ላይ አይደለም፣ Donkey Tube ላይ ነው።
Donkey Tube የራሱ ላይ አዎ አዎ።
እሺ እሺ እሺ እናመሰግናለን።
እሺ አመሰግናለሁ።